ሄሎ
ሄሎ ሄሎ ጤና ይስጥልኝ ቤት ቤት
ቤት ቤት ላይ አንድ ሺህ deposit አርግተን አላወጣልንም እዛ ላይ እሺ አንዴ ቤት ቤት ቁጥርን ንገረኝ
ሰባ ስድስት
ቆይ አንዴ ይቅርታ አስራ ስድስት ሰላሳ ስድስት ሰላሳ ስድስት ሀምሳ አራት ሀምሳ አራት ሀያ አንድ አስራ አራት ሀያ አንድ አስራ አራት አዎ መቼ ነው withdraw ያደረገው
ማታ ስምንት ሰዓት ከአስራ አራት ዜሮ ዘጠኝ አስራ ስድስት ሰላሳ ስድስት ቆይ እስኪ አንዴ ንገረኝ ይቅርታ ድጋሚ ዜሮ ዘጠኝ ሰላሳ ስድስት ሰላሳ ስድስት ሀምሳ አራት ሀምሳ አራት ሀያ አንድ አስራ አራት ሀያ አንድ አስራ አራት አዎ ማታ ነው እ withdraw ያደረግከው ማታ ነው አዎ ማታ ነው ስንት ብር ነው አንድ ሺህ
እሺ ጠብቀኝ አንዴ በሰላሳ ነው አይደል አባቴ እ በሰላሳ ነው አይደል ስምንት ሰዓት ነው ከአስራ አራት እምቢ ሲለኝ ድጋሚ ገብቷል ወደ ቴሌብር ነው አይደል አዎ የቴሌብር ቁጥር ዜሮ ዘጠኝ ሰላሳ ስድስት ሀምሳ አራት ሀያ አንድ አስራ አራት ነው
deposit ሲያደርገው እምቢ ስላለኝ እኮ ከቴሌ ላይ ቆረጠ ቆረጠው deposit ነው እንዴ withdraw አይደለም
withdraw deposit ወይ ቤት ቤት account ነው የላከው አዎ እሺ ጠብቀኝ ወደ account ስላገ አይደለም እዛ ላይ አላወጣልኝ ድጋሚ አሁንም አስገብቼበት ማለት ነው ድጋሚ ወደ ላይ አወጣው ሁለቴ ነው ያወጣው አንዴ ብቻ ነው ያወጣልኝ
እሺ ጠብቀኝ አንዴ ገብቷል አባቴ።
እሺ
እሺ እስኪ account ን check አድርገው። ማለት አሁን አንድ ሺ አንድ መቶ ሰባ ሶስት ብር አለ account ላይ እና አንድ ሺ ብር በሰላሳ በሰላሳ ፔን አንድ ሺ deposit ያደረግከው አንድ ሺ ብርም ገብቷል። account ን check አድርገው። እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።